ማጸን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በምልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና ሞገዜ ነው ስምሽ ለኔ ስላለሽ ማርያም ከጎኔ